ሰላም ጤና ይስጥልኝ ሲስተር።
አብሬት ሰላም ነው።
እግዚአብሔር ይመስገን።
አሁን ያወራሽኝ ነሽ?
ኦኬ ደሴ ያሉኝ ነው።
እ እሺ አዎ።
ሉካ አንድ አስራ ስምንት ምናምን ነው ያለኝ ልጅ
ሉካንዳ እ
ሉካንዳ አዲስ አበባ ውስጥ ነው።
አ ኦኬ አስራ ስምንት ሉካ አንድ አስራ ስምንት
እሺ እሺ እንደውልለታለን በቃ ማረሽ እሺ እሺ መልካም ቀን እሺ ሎለሽ